ሄሎ
ሄሎ፣ አቤት፣ ሰላም ነው።
እግዚአብሔር ይመስገን።
መኪና ሽያጭ ማሊበባ ነው።
አዎ፣
እንዴት ፈልገን ነበር?
ምን
መኪና ብድር ያለበት የስራ መኪና።
ለራይድ የሚውል ነው?
አይ የትራንስፖርት መኪና ሃይፊልድ፣ ዶልፊን ምናምን
እ የሚመቻችለት አለ፣
እ ባንክ የሚመቻችለት አለን።
ምን
ፋይፍ የለም አለው አባዱላ
ስለዚህ እንምጣ፣ እዛው እንምጣ ወይስ የት ነው ቦታው?
ፓስተር የት ነው?
አደባባይ ፓስተር ፓስተር አደባባይ።
አዎ
በቃ እሺ፣ እመጣለሁ። እሺ፣ እሺ።
እሺ እሺ